ጤና ይስጥልኝ Best Bet
ሁሉ ሰላም?
እግዚአብሔር ይመስገን ሰላም ነው።
ቁምላቸው ነኝ ከሐዋሳ።
ማ ቁምላቸው?
ቁምላቸው እሺ እንትን ንግድ ፍቃድ እኮ በጣም እዚህ ቤት ምናምን ማሸግ ጀምረው ምን ማለት?
ንግድ ፍቃድ እያሉ ቤት ማሸግ ጀምረዋል። የታደሰ ንግድ ፍቃድ አውጡ እያሉ
okay እስኪ ጠብቀኝ አንዴ። hello አቤት የፋይናንስ ስልክ አለ?
የፋይናንስ
የፋይናንስ ስልኮች አለ አይደለ?
የለኝም። የፋይናንሱ ይሄ አስራ ዘጠኝ መጨረሻ ነው።
ቆይ እሺ ልስጥና እነሱን ታዋራቸዋለህ።
እሺ
ዜሮ አንድ አንድ
ዜሮ አንድ አንድ አምስት ሀምሳ ስምንት አምስት አምስት ስምንት ዘጠና ዘጠኝ ስልሳ አንድ
ዘጠና ዘጠኝ ስልሳ አንድ ስልሳ አንድ አዎ ደውልና አዋራቸው። እሺ እነሱን ነው የሚመለከተው።
እሺ እሺ መልካም ቀን።